ሄሎ፣ lenta l'ambulance?
አዎ። ሄሎ
ጤና ይስጥልኝ ዳር ለአምቡላንስ
my name nine tonic
ማለት
my name tonic
የሚሉኝ እናሰማሁት። ምንድን ነው ያሉት?
eh
ምንድን ነው ያሉት? አይሰማኝም የሚሉት ነገር
ሰው ታሞ ነበረ ጨኪ
ሄሎ፣ ሄሎ ድምፆት ይቆራረጣል። ድምፆት ይቆራረጣል።
ጨኪ ሰው ታሞ ነበረ
ምን አሉ?
ጨኪ eh ድምፆት በጣም ነው የሚቆራረጠው።
my name go አምቡላንስ አይደለ እንዴ
የአምቡላንስ አገልግሎት ነው ይሄ። ያው
ታዲያ ጨኪ ሰው ታሞ ነበር
የት
ጨኪ
የት አካባቢ ነው?
ወለጋ አካባቢ ውራይ
እሺ እኛ የምንገኘው አዲስ አበባ ውስጥ ነው እና አቅራቢዎት የሚገኝ ሌላ ጤና ጣቢያ ይደውሉ።
እሺ ትነግሩኛ ቁጥሩን ትነግሩኛላችሁ
እ ለበለጠ መረጃ ስምንት አንድ ሁለት ሶስት ደውለው ይጠይቁ።
ያዝ ስንት
ስምንት አንድ ሁለት ሶስት ስምንት አንድ ሁለት ሶስት ያዝ እሺ አመሰግናለሁ እሺ